Voice of America.
የሶማሌ ክልል በ30 ሚሊዮን ብር ወጪ የኦክሲጅን ማምረቻ ፋብሪካ ገንብቶ አስመረቀ። ፋብሪካው ከኮሮና ቫይረስ ስርጭት መጨመር ጋር ተያይዞ ከፍተኛ እጥረት እየታየበት ላለው የኦክሲጅን አቅርቦት ከፊል ምላሽ ይሰጣል ተብሏል። አዲስ ቸኮል ተጨማሪ አለው።
በምስራቅ ኢትዮጵያ የመጀመሪያው የኦክሲጅን ማምረቻ ፋብሪካ በሶማሌ ክልል ዋና ከተማ ጅጅጋ በዛሬው ዕለት ተመርቋል። በክልሉ ተጠባባቂ ርዕሰ መስተዳደር አቶ ሙስጠፌ መሐመድ የተመረቀው የኦክሲጅን ፋብሪካ ለኦክሲጅን አቅርቦት አዲስ አበባ በሚገኙ ፋብሪካዎች ላይ ጥገኛ የነበሩትን የክልሉን ጤና ተቋማት እፎይታ የሚሰጥ እንደሆነ ነው የክልሉ ጤና ቢሮ ኃላፊ ዶክተር ዩሱፍ መሐመድ ለቪኦኤ ያስታወቁት።
በአጠቃላይ ለክልሉ ጤና ተቋማት እንዲጠቀሙበት፣ ምክንያቱም ከዚህ በፊት ኦክሲጅን እናገኝ የነበረው ከአዲስ አበባ ነው የሚመጣልን የነበረ ለሆስፒታሎቻችን፣ ለጤና ጣቢያዎች አሁን ካለው ነባራዊ ሁኔታና ኮቪድ case መጨመር አኳያ ደግሞ የኦክሲጅን ፍላጎቱ በጣም ነው የጨመረው። ከዓመት በፊት ነው ይሄንን እቅድ ሰርተን ወደ specification ገብተን የጸደቀ የነበረው። እንደ ክልልም ከዚህ በፊት በሰራነው assessment ከሰማንያ እስከ መቶ ሀያ ሲሊንደር ነበር በቀን የምንጠቀም የነበረው። ግን አሁን የኮቪድ ሁኔታው ደግሞ በጣም ሁኔታውን አኑሮት ጨምሮታል። ይሄ ኦክሲጅን consumption ኣችንን ሪፈራል ሆስፒታሉ ብቻ አሁን በቀን እስከ መቶ ሲሊንደር ነው የሚያስፈልገው ለብቻ እዛ ያሉት የኮቪድ እና non COVID patient ኦችን ለማከምና ስለዚህ አሁን ዛሬ የተመረቀው ኦክሲጅን ማምረቻ ተቋሙ በቀን ሁለት መቶ ሲሊንደሮች የማምረት አቅም ያለው ተቋም ነው። ስለዚህ almost አሁን ባለው ሁኔታ በከፊልም ቢሆን የነበረውን ችግር ያቃልላል ብለን እናስባለን።
የኦክስጅን ተፈላጊነት ከኮቪድ አስራ ዘጠኝ መስፋፋት ጋር ተያይዞ የጨመረ ቢሆንም ኦክስጅን ግን የመተንፈሻ ችግር ላለባቸው ህሙማንና ቀዶ ሕክምና ለሚያስፈልጋቸው አብዛኞቹ ታካሚዎች አስፈላጊ እንደሆነ ነው ዶክተር ዩሱፍ የሚናገሩት። የፋብሪካውን አቅም የማስፋፋትና ተጨማሪ ፋብሪካዎችን የመትከል እቅድ እንዳላቸው የሚናገሩት ዶክተሩ አሁን ባለው አቅምም ከሶማሌ ክልል አልፎ ለአጎራባች ክልሎች የሚተርፍ እንደሆነ ገልጸዋል። ከዚህ ጋር በተያያዘ የጅጅጋ ዩኒቨርሲቲ የኮቪድ-19 መመርመሪያ ማሽን በመበላሸቱ በክልሉ ለወራት የኮቪድ-19 ምርመራ ተቋርጦ እንደነበር ያስታውሱ ዶክተር ዩሱፍ በዛሬው ዕለት ክልሉ እስከ 700 ሰዎች በቀን መመርመሪያ አቅም ያለው መሳሪያ ገዝቶ ስራ ማስጀመሩንም ለቪዮ ገልጸዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ